Hello? hello
hello ሰላም ጤና ይስጥልን። ቴሌዬ
እንዴት ናችሁ?
አለን እግዚአብሔር ይመስገን። ምን ልርዳዎት?
የሆነ ጥያቄ እንትን የመሳተፍ ፈልጌ ነበር።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ
እሺ ሶስት ቁጥር ላይ ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ
እሺ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ በቃ
መልካም እድል።
አመሰግናለሁ። እሺ ምንም አይደለሽ።